Hello hello ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነበር የምደውልዎት።
እሺ Order አድርገው ያልመጣ item ነበሩት?
አዎ ነው። አዎ አለ ምን ነበር?
እ ሽንኩርት፣ ድንች፣ ቲማቲም፣ አቮካዶ ምናምን ጥቅል ጎመንም አለው መሰለኝ። አለው አዎ።
በአራት order ያደረጉት ነው። አቮካዶ፣ ካሮት፣ ቅዳሜ ቀን White carrot።
ቅዳሜ
በጠቅላላ ቅዳ- አልመጣም።
ሙሉ አዎ። ምንም ነገር አልመጣም።
እሺ የት ነበር location ኡ?
ሀያ አራት ኮከብ ሀያ አራት እሺ ነገ እንልክሎታለን። ነገ መቀበል ይችላሉ አይደል?
አዎ እንችላለን።
እሺ እሺ ነገ እሺ፣ እንልክሎታለን። አመሰግናለን። መልካም እሺ